ጠፍቶልኛል ብሎ ነበር። hello
ሀሴት ላይ
እሺ፣ ሀሴት ጸደቀ ነኝ። አሁን በጣም ነው የሚያስጠላው የእውነት ምን አይነት እንደገባው አታውቂም።
እሺ፣ ምንድን ነው ስም የሰራችሁት እንደራሴ ኮንዶሚኒየም የተጻፈውም የራሴ ኮንዶሚኒየም የገባው አሁን የት ሆነ ራሱ አይታወቅም። ለራሴ ነው። በዛ ላይ ሌላ ኦርደር ይዣለሁ
እንደ ዴሊቨሪ እንዳለ ጸደቀ ወይ እኔ ግቡ ልምት ነው። በዛ ላይ ውረድ እየተባልኩ ነው።
ውረድ እየተባልኩ አው በዛ ቀጥ ብላ ውረድ ምናምን እየተባልኩ ነው። ውስጥ ለውስጥ በጣም እንደ ራሴ ኮንዶሚኒየም ተጽፎ ሌላ order ይዣለሁ በዛ ላይ
እሺ አሁን ምንድን ነው እንዳደርግልህ የምፈልገው ምን ንገረኝ።
ይሻላል? አሁን ከመገናኛ ሌላ order ይዣለሁ። የእኔ ስህተት ነው። እንደ ራሴ ኮንዶሚኒየም ብላችሁ ይሄን መዓት ቦታ መሄድ የእኛም ስህተት አለ ስትለውስ customer ኦች obviously ልትገላላል
አንደኛ customer ዋ እኔ ጋር አይደለም፣ እኔ ለሌላ ሰው ነው ያዘዝኩት። comment section ላይ በተጻፈው ታግኘዋለህ አለችኝ። እንደ ራሴ ኮንዶሚኒየም በር ላይ ይወጣል አለችኝ። ይሄን order እና አሁን ምን እየጠየከኝ ነው? ጸደቀ አልገባኝም።
የመገናኛ order ሰዓት አስተካክሉልኝ። ስራ የለብኝም፣ ሌላ ይዣለሁ። እስካሁን customer ኡ ጋር አልደረሱም።
ኤሪስ እሺ ጸደቀ ስራውን ስትጨርስ ደውል እ? ውስጥ ለውስጥ በጣም ያስገቡኝ ነው። ምንድን ነው አንተ ጋር ምን ነው
ባልደራስ ኮንዶሚኒየም ነው። ማን ነው እንደ ራሴ ኮንዶሚኒየም እንዲህ እዚህ ካሳንቺስ የተጻፈውም location ም የተሰራው
እ? ግን እየገባ ያለ ሄድ ነው ነው
አላቅም። ወደ ቤተ ክርስቲያን ወንዙን ተሻገር ምናምን እየተባለ አሁን ወንዙን ተሻግሬያለሁ።
ያስፈራል፣ ቦታ ያስፈራል።
ቦታ መስፈራቱ ሳይሆን ሌላ order ይዣለሁ። time ኡን እየገደሉ ነው።
በቃ የዛ ነው።
ሻርሰውና ስትጨርስ ደውል። እሺ እሺ
ቻው